መለወጥ አንተ ብቻ ነህ ኢየሱስ ኤልሻዳይ። አልተገኘም አቻም ይሆንም የሚመስልህ ዘመናት ከቶ የማይለውጥ አንተ ብቻ ነህ። ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ የዘመናቱ ተነስተዋል ታላላቅ ተንባዮች ስማቸው ገነነ በምድር መፍትሄ አልባዎች ግን ጸንተው አልኖሩ ጠፍተው ቀሩ ከዓለም ላይ አንተ ብቻ አለ ጸንተ ሳትለወጥ ኢየሱስ ኤልሻዳይ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ መሸሸጊያ አምባ ለሕይወት ኢየሱስ አንተነ በጨነቀኝ ጊዜ ስጠራ ፈጥነ ትደርሳለ በሰላም ኖራለሁ ተደላሊ አምላኬ በቤት የማተኛ እረኛ ስላገኘው ነፍሴ ተመካችበት ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ ማን እንዳንተ ኢየሱስ ማን እንዳንተ